ስፖርት ባኮ ምን ለዳውት
ሰላም ነው፣ እንዴት ናችሁ?
እግዚአብሔር ይመስገን።
በቴሌግራም አዋርቼሽ ነበር ሁለት መቶ ብር ምናምን ብዬ ሀያ ቀኑ አደረግን። ምንድን ነው ስልኮትን ይንገሩኝ።
ዜሮ ዘጠኝ እሺ ሰባ አራት ሰማንያ አምስት
እሺ፣ ሰማንያ አንድ ዘጠና ዘጠኝ
በዚህ ነው ቴሌግራም ላይ ላኩት።
ቴሌግራም አውልኬልሻለሁ። ተጻጽፈናል፣ እየመለሳችሁልኝ ነው። ምንም ግን መፍትሄ ሸዊት የላችሁ።
ነው አዎ
ምንድን ነው ጥያቄዎት? ምን ነው ደረሰኝ እኮ ልኬልሻለሁ። በሳንቲም የተበላ ሁለት መቶ ብር ነበር። ደረሰኝ ልኬልሽ እመልሳለሁ እመልሳለሁ ብላችሁ ነበር።